ሄሎ
አቤት አቤት ሰላም ነው?
ሰላም ነው ሰላም
ገና ከደቡብ ምዕራብ ኢትዮጵያ ክልል ነው።
ማን ልበል
መምህር ሻበራ እባላለሁ። ከዳውሮ ዞን ነው።
መምህር ሻበረ አዎ
የት ከደብሮ ከዳውሮ ዞን ታርጫ ዙሪያ ወረዳ
ደቡብ ምዕራብ ኢትዮጵያ።
እሺ ማን ላይ ነው ቅሬታዎት
ቅሬታው እ፣ እንትና እስክዳር ጋር ነ- የነበረ ነው።
እሺ እና እስከ ዳር ስልክ ት- እዛ አይደውሉም እንዴ እዛ ክፍል
እዛ ክፍል እ፣ ስልኩን አላነሱም።
ያነሳሉ ምን ነበረ እሺ
ቅሬታ ያው ባለፈው አቤታ ወደዛ ቀርበን ነበርን በቀን አስራ ስድስት እም፣
ሚያዝያ ወር ማለት ነው ሁለት ሺ አስራ ስድስት አቅርብን እስከ አስራ አምስት ቀን ቅሬታው ታይቶ ምላሽ እንድሰጥ ብለው እ፣ ለዞኑ አስተዳደር ጽፈው ነበሩ። እስከ ዛሬ ምላሽ ያልተሰጠ ነገር ስለሆነ ቅሬታ እስከ አስራ አምስት ቀን ድረስ እኛንም በምላሽ አሳውቁ ብለው ነው እነሱ የጻፉ። ግን እስከ ዛሬ እኛንም አልጠየቁም። ወደዛም ደርሶ ቢሆን ምላሽ ያልተሰጠ ነገር ስለሆነ ሁለተኛ ደብዳቤ ትጽፋለች ነግራታለሁኝ
እሺ፣ እሺ።
ነግራት በማን በመምህር ሻምባራ ስም ነው ያለው ሶስት በመምህር ሻበራ አለማየሁና ተስፋዬ
እሺ እሺ ነግራታለሁኝ